ሄሎ
ሄሎ ሰላም ጤና ይስጥልኝ።
አይመጣም እሱ
እኮ ይመጣል። ስ- መጀመሪያ ይመዝገቧ።
ተመዝግቤያለሁ።
ሶስት ቁጥር ላይ ለመጫወት የሚል የለም እም፣
አለ አለ።
ኧረ የለም።
check አድርጌዋለሁ አለ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው game የሚል አለ። በእንግሊዘኛ ከሆነ ወደ አማርኛ ቀይሩ። ሰባት ቁጥር ላይ
በትንሿ ስልክ ይሆናል።
አዎ ይቻላል። በማንኛውም
እሺ እሺ